በጣም የሚሰሩ ያምራል። በጣም የምንወደው በጣም የሚያምር ነው ከተማቸው።
ሌላ ሌላው ሁሉ ስፖርት ነው የምንወደውት።
እ፣ ብር cash out አድርጌ ነበር ወደ ሁሉ ስፖርት እና ብሩ አልገባም ነበረ። transaction ኡን ደግሞ screenshot አድርጌ እናንተ ጋር ልኬ ነበረ እንትን ላይ ቴሌግራም ላይ deposit ነው withdraw ነው?
እ፣ withdraw ነው ወይስ deposit?
እ፣ ወጪ ነው።
እና መቼ ነበር የላኩት?
ዛሬ ነው ወደ አምስት ሰዓት አካባቢ እና ደግሞ screenshot አድርጌ transaction ኡን ልኬ ነበር ቴሌግራም ላይ እናንተ ጋር ምንም መልስ አልተሰጠኝም።
መልስ ስናገኝ እዛው ቴሌግራም ላይ ስለምናሳውቀው በትዕግስት ይጠብቁ ደንበኛችን
እኮ አይ ምንም ምላሽ አልተሰጠኝም ብዬ ነው ቆየ ብዬ ነው ስልክ ቁጥር ምናምን ጠይቀነውታል።
አልተጠየቀም። በቃ እኔ ዝም ማነው ብዬ እንትን- የቴሌግራም ስሙት
የቴሌግራሙ ስም ስም የቴሌግራም ጎሳዬ ስሙት ካሳ ጎሳዬ ካሳ ጎሳዬ
ጎሳዬ ካሳ hello፣ አይሰማም?
አንድ የቆያየሁት ነው። ስልክ ቁጥሩን ይላኩልን እሺ፣ ደንበኛችንና እናስተላልፈው።
እኮ ልንገርሻ፣ እዚሁ አይሻልም?
ይላኩልን ቴሌግራም ላይ forward ስልክ ስለሆነ ቁጥሩ?
የምናደርገው። አዎ፣ አሁን ገብቶ ይላኩልን።
እሺ።